alo ሄሎ
አይሰማም።
hello ናት አልመለሳችሁልኝም በቴሌግራም ልኬላችሁ ነበር screenshot አድርጌ እዛው ላይ ጠብቁ።
እሺ ቆየም ብዬ ነው አዎ ይቆያል።
ምን ያህል
ስነግርም ይቆያል።
ነው እሺ በቃ እጠብቃለሁ እሺ ተስፋ አልቆርጥም